የለውም
ወይ እናት ወይ
ደውለልሽልኝ ነበር። አሁን ተቋርጦ ነው እኮ እንደውልልሻለን ብለውሻል። ሰጠውልሽ ሀያ ሶስት ሀያ ሰማንያ ሁለት ፌሜ ሰመሪ ብለሽ ነው አይደለ?
አ ሰባት ሀያ ዘጠኝ ሀያ አራትን ያስገባሁት አልሽኝ።
ማሽን የገባው አዎ።
አዎ፣ እና እንደውልልሻለን ብለውሻል።
እኮ ይቆያል ብዙ ለአመታዊ ፈልገ ነው ነበር
እንጃ እማዬ፣ እኔ አላውቅም። እነሱ ናቸው አይተው። እኔ እንደዚህ ብዙም ከስተመር እንትን እያሉ ስለሆነ ቦርደር ነው የሚያስተናግዱሽ። ለዛ ስለሆነ ነው ትንሽ ጠብቅ እናሳውቃታለን ብለዋል።
እሺ እሺ እሺ እሺ እናት